Hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው አቶ ብሩክ?
አዎ ሰላም፣ እንዴት ነው?
ከ Ethio Chicken ነበር የደወልኩልህ።
Okay። አዎ ባለፈው ደውለህልን ነበረ።
አዎ አዎ፣ ስልክም ሰጥቶ የነበረ ዶክተሩ።
አዎ
Okay እሺ።
አገኘከው? እሱን ተነጋገራችሁ?
አዎ ደውዬለት ነበረ። እኛም በ group እሺ።
ስለምንሰራ አዎ።
ያለውን ነገር እርግጠኛ ስንሆን አሳውቅሃለሁ ብዬው።
ስለዚህ የፈለግከውን መረጃ በሙሉ አግኝተዋል አይደለ? ደስተኛ ሆናል?
አዎ አግኝቻለሁ። በጣም ነው የማመሰግነው።
እሺ፣ አመሰግናለሁ። እሱን ለማወቅ ነው። መልካም ጊዜ ይሆንልህ።
እሺ ለሁላችንም። እሺ